Hello ጤና ይስጥልን። ዋሽንግተን ህክምና ማዕከል
MRI ታነሳላችሁ እንዴ አላችሁ?
አለ ነው።
ስንት ነው
የምን ነው የታዘዘላችሁ?
እ የምን MRI ነው የታዘዘላችሁ?
የጀርባ
እሺ ቆይ አንዴ ልላችሁ።
እሺ።
እሺ without contrast ከሆነ 4505 ብር ነው።
ምን አልሽኝ?
without contrast ከሆነ 4505 ብር
እሺ without እስቲ መድኃኒት ምናምን ማለትሽ ነው?
አዎ
እሺ አራት ሺህ አምስት መቶ 4505 ብር እሺ መጣልሽ መጣልሽ